hello hello ወይ እንትን እንትን የጻፍኩልን አይተዋል። በዚህ ነው አይደለም ተጫውተው gold race መሰለኝ።
እኔ እንጃ normal አሁን እኛ መጀመሪያ አዲስ ነን። እኔ ሌላ ነበር የምንሰራው ከዚህ በፊት ኬኖ ነው ምን አይነት ነበረ የምትሰሩት? ኬኖ ኬኖ ነው ይሄ ቀዩ
ቀዩን ነው የምንሰራ የነበረው። የእነሱ ደግሞ የምንሰራ ስም የነበረው በ AnyDesk ነበር የሚያስተካክልልን።
ኦኬ ኬኖ ነው። እሺ ኬኖ ከሆነ ቆይ አንዴ። እሺ እሺ እሺ እደውልልሃለሁ።
እሺ